Hello?
Hello.
ወይ
አርባ ሶስት አርባ ስምንት
አርባ ሶስት አርባ ስምንት እሺ ምንድን ነው?
ተቃራኒ የወደድነው ነው እንዲወጣልኝ።
እሺ ንገረኝ። ይሄ ያዝከውንም
እሺ አርባ ሶስት አስራ ዘጠኝ
እሺ አንዴ ጠብቀኝ እሺ እስኪ ከፍትልኝ ካሴት ቀጥሎ ነው የምታሞጣው ኔትወርክ ወጥ ኔትወርኩ ትንሽ እያስቸገረኝ ነው። በቃ ትንሽ ጠብቀኝ እሺ። ኔትወርኩ ነው እሺ አባቴ እሺ
እ? Like አርጋ በቃ አይደለ? አረ ኔትወርክ ምንድን ነው አልከፍታለኝ ጭራሽ። እም። ማን ነው ስምህ ግን?
አማኑኤል ነኝ። ሰላም ነሻ?
ፍቅር ነኝ እኔ እሺ ያማን ፍቅር
ከጋርደን ሲቲ መስቀል ፍላወር መሄድ ነው አሪፍ ነው።
ከአኳባ ወደ ደንበል እሱን እየሰራኸው ነው አይደለ?
አዎ እሺ እም። አማኑኤል ወይ ፍቅር ወይ ይሄ እኮ ተቃራኒ አይደለም አሉኝ ስጠይቃቸው። ጋርደን ሲቲ እና መስቀል ፍላወር እዛው ነው አሉኝ። እዛን ያንን አኳባም እ፣ እና ደንበል ደግሞ እዛው ቅርብ ለቅርብ ናቸው አሉኝ። ተቃራኒ አይደለም አሉኝ።
እሺ pin አድርጊልኝ። አልደርስም ብዬ ነው ገና ከአኳባ አላወጣኋቸውም።
እ?
ከአኳባ ገና ስላልተቀበልኳቸው አዎ እኮ ግን ያንን ከጨረስኳቸው ተብሎ ወዲያው ያችን መስራት ትችላለህ ማንዬ።
እሺ ፍቅር እሺ pin አድርጊልኝ።
እሺ